Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውሉት። አሁን ደውል ነበር።
አዎ ይቅርታ ቴሌብር ለመጠቀም እምቢ ብሎት ነው አይደል? ቸግሮ ቴሌብር ለመጠቀም አይደለም ለመክፈል እሺ።
ከቴሌብር ወደ እናንተ ለመክፈል እሺ ምንድን ነው የሚሉት?
እ፣ ምንድን ነው ያለ ንገራ ምንድን ነው የሚለው?
Hello ቤት payment method ስንነካው እንትን አልላል active አይደለም payment method ኡ active አይደለም።
active አይደለም ምንም የሚጣሉ ጽሁፍ ነገር የለም።
የ- ወደ ቴሌብር ምናምን ያመጣል ነበር አዎ አዎ እሱን አይደለም active አይደለም Okay። እሱ active አይደለም። ሲጫኑት active አይደለም።
አዎ active አይደለም Okay እሺ በቃ